ጤና ይስጥልኝ።
ጤና ይስጥልኝ።
አቤት ምን ልታዘዝ?
አንድ ነበረ ኮምፎርት
ምን?
ኮምፎርት አዝዤ ነበር በቴሌቪዥን ላይ እያየሁ።
እሺ text ያደረጉት ኮምፎርትን ኮድ አዎ አሁን text አድርጌ ላይ በ- ነገ ይገባል ተብያለሁ። ሶስት ቀን
እሺ እንደዛ ከሆነ ይገባሉታል። ሌላ ማዘዝ የሚፈልጉት ነገር አለ?
እ፣ አይ ለእሱም ብቻ ነው እሱም ብቻ ነው።
እሺ ስለዚህ already ተደውሎ ከኛ እ፣ ክፍያውን ፈጽመዋል።
okay
ክፍያውን ፈጽመዋል።
አይ ክፍያው ገና አልፈጸምኩም።
እዚሁ አዲስ አበባ ነው የሚገኙት።
እ፣ ክፍለ ሀገር ነው ክፍለ ሀገር ነው።
እሱ ተደውሎሎታል ከኛ አልተደውለም ግን ከኢትዮ ቴሌኮም text ገብቶልኛል።
text ከገባሉት እኛ ራሳችን እንደውልሎታለን።
okay እሺ thank you። እሺ እሺ እናመሰግናለን።
ኦኬ።